ሰላም ሰላም በል ሰላም በል ሰላም ሰላም በልልኝ ሰላም ተራራ ከልሎ ሰላም ወንዙ ከቆረጠን ሰላም መቀራረብ ቀርቶ ሰላም መለየት ከዋጠን ሰላም ከስተሃል ጠቁረሃል ሰላም ከፋ ሆይ ደስ አለህ ሰላም ከዚያን ቀን ጀምሮ ሰላም ለመሆኑ እንዴት ነህ ሰላም ፍቅሬ ስላ ስላ ስላ ስላ በል ስላ በል ስላ ተጎዳሁኝ እኔ ስላ ጠና መናፈቄ ስላ ወሬን ስላጣሁ ስላ ብዙ ሰው ጠይቄ ስላ እንዲሁ በሀሳብ ስላ ገጽ ይታየኛል ስላ በንባኤ ጭጋግ ውስጥ ስላ ብልጭ ይልብኛል ስላ ፍቅሬ ስላ ስላ ስላ ስላ በልልኝ ስላ በጋውም ክረምቱም ስላ ያው እንደ ጥንቱ ነው ስላ ይመሻል ይነጋል ስላ ህገ ተፈጥሮ ነው ስላ ግና ባንተ በኩል ሰላም ለውጥ አድርገሃል ሰላ ከፋ ወይ ደስ አለህ ሰላ እንደምን ሆነሃል ሰላ ሰላ በል ሰላ በል ሰላ ፍቅሬ ሰላ ሰላ ሰላ እንዴት ነህ እንዴት ነህ ሰላ እንዴት ነህ እላለሁ ሰላ በሀሳቤም በእንቅልፌም ሰላ እንሳልምሃለሁ ሰላ ከሀሳቤም ከእንቅልፌም ሰላ አስነቃ ጥቼህ ሰላ ንርቀት ከልሎኝ ሰላ ተቸገርኩልህ ሰላ ፍቅሬ ሰላ ሰላ ሰላ ሰላ በልልኝ ሰላ ካንተ በቀር ሌላ ሰላ ምን ዘመድ አለኝ ሰላ ሰላ በል ሰላ በል ሰላ ሰላ በልልኝ ሰላ ፍቅሬ ሰላ ሰላ ሰላ ፍቅሬ ሰላ ሰላ